ሄሎ ሰላም አቤት።
ነው።
ሰላም ነው?
ከ Best Bet ነበር ምደውልልህ።
አዎ ስልክህ ተቋርጦ ነው የ- ሳነሳው።
አዎ አዎ። ባለፈው ነግሬሽ ብሩ አልገባልኝም ብዬ እስካሁን ምንም ነገር የለም።
ምንድን ነው ያልገባለ? deposit ነው withdraw deposit
deposit message ልከሃል?
message ላኩለት ነው።
በምንድን ነው የላክልን? በ link ኡ ነው ወይስ በቴሌግራም?
አረ በቤት ቢል ባለው ያ በ message ኧ በ link ኡ ነው አይደል? በቻፓ ነው።
አዎ በቻፓ
ይሄ ነው Best Bet ስልክህ?
አዎ ሄሎ ወይ ቆይ አንዴ
እሺ እ፣ ላገኘው አልቻልኩም። message ኡን እና ድጋሚ ትልክልኛለህ? message ኡን አላገኘሁትም።
በእንትን ላይ ነው እኮ የላኩልሽ እ፣ link ኡን አይደለ?
በ link ኡ እዛው የ Best Bet ስትገቢ ከታች message ነገር ያለችው link ኡ አንተ left ስትል አብሮ message ኡም ስለሚጠፋ
እ፣ አሁን ላክልኝና እ፣ check አደርጋለሁ። እሺ?
እሺ። በዛው ማለት ነው እሺ።
በዛው ነው ምልክልሽ አዎ፣ አዎ፣
እዛው game ውስጥ ባለው message አዎ፣ በ link ኡ
አዎ አዎ።
እያዋራሽኝ ያለሽ አንቺ ነሽ እንዴ? አሁንም እኮ Best Bet ቁጥረል ንገረኝ message አሁን ማን ነው የሚለው ከላይ ስሟ?
እ ስሟ ረዴ ማን? ረዴት?
እም እኔ አይደለሁም። እንትን Best Bet ስልክህን እዛ ላይ ላክላት።
ያው ላኩላት ቁጥሩ በቃ ታደርጓለች። ስንት ብር ነው?
ሁለት መቶ ብር